ሄሎ ሄሎ እታል እንዴት አደርሽ?
እንዴት አደርሽ? ደህና አደርሽ?
እግዚአብሔር ይመስገን። እንዴት አንቺም አደረሽ?
እናትስ የለሽ እህትስ የለሽ ሁሉን ነጣ። እንዴት አደራችሁ?
አለን። እግዚአብሔር ይመስገን ሰኒስ እንዴት ነች?
እ?
ሰኒ ደህና ነች። መታ ደግሞ ምረት ቢሮ ቁጭ ብላለች።
ለምን እኔ ጋር አትመጣም? ሴትዮ አስጠላ ነው።
የእኔ ሴትዮ ቀጥራለች እና እሷ እ?
እስከምትደውልላት አ- ስላሴ ልትቀመጥ ስትል ምረት ጋር ደግሞ ይዛት ሄደች።
ወይኔ መድኃኒዓለም አባታችሁ ይድረስላችሁ አባታችን ለእናንተ እ?
በቃ እደውልልሻለሁ ቡና ላቅርብና ላለቀ ችግር የለም እሺ።